hello ወዬ እሺ ብሩክ አሚድ ላይ ወዬ ወዬ አሚዶዬ አሁን ጠይቂያቸው ማለት ነው ቻፓን እሺ እሺ በስልክ ደውዬ ያልሰራልኝ ነበር actually በቴሌግራም በቴሌግራም ነበር የመለሱልኝ
እሺ እና ገብቷል ብለዋል check አድርገው
ወደ እኔ- ተደርጓል።
መቼ ነው የገባው
አሁን የመለሱልኝ probably አሁን አድርገውት ሊሆን ስለሚችል check አድርገው አሪፍ ነው።
ቤት ውስጥ የሚገባ ነበር ብዬ ነው እሺ አይ አሳውቀኝ በቀደም ደግሞ ልክ እ፣ እንትን ብለዋል ማለት balanced ብለዋል ብዬ ነግሬያቸው እኔ ጋር አልደረሰም balanced ብለዋል ብዬ ነግሬያቸው ገብተዋል አሉኝ። አይ አልገባም አልኳቸው። check አድርጌ አልኳት። እዛው check አደረገችልኝ። አዎ አልገባም፣ ወደ ፋይናንስ ነው ምናምን እ፣ እንዲጣራ እንትን ተብሏል አለችኝ። እንደገና ማለት ነው ገብቷል ካለችኝ በኋላ እና እስኪ እሺ አይቼ ልደውልልህ እሺ ሜሴጁንም ልኬልሃለሁ የመለሱትን አሁን ላይ ማለት ነው አሁን የመለሱት ቴሌግራም ላይ አዎ፣ አዎ።
እሺ፣ አስገባ። አሚዶ ያፉ በለኝ አንተንም አስቸገር ችግር የለውም አይደል? ፍሬ ነው። እሺ።